ዛሬ ነው የፈለገችው ረዴት
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከችብችብ ነበር የምንደውሎት እሺ ይል ብር ተመላሽ ልናደርግሎት ብለን በዚህ ስልክ ቁጥር ቴሌ ብር የለም ተለዋሽ ስልክ ይነግኛል።
አዎ ዜሮ ዘጠኝ ሀምሳ ሁለት ኑ የሚለው እሺ ዜሮ ዘጠኝ ሀምሳ ሀያ ሁለት ሁለት ዜሮ ዜሮ እሺ ዜሮ ድጋሜ አዎ ከዛ ዘጠና ዘጠኝ ዘጠና ዘጠኝ እሺ እሺ እናመሰግናለን። መልካም ቀን።
እሺ።